Hello Hello ሰላም ነኝ። አቤት ሰላም ሀያ ስድስት ሀያ ስድስት ሀያ ስድስት ስድስት ምን ነበር?
እንትን ከመብራት ኃይል ነበር የታዘዝነው ተደውሎ ከወስ- ከዚህ ከታክሲ ተራ ነው ተብዬ ነበር ኦስካር order እሺ እና አሁን እዚህ ታክሲ እዚህም የለም cancel ነው እያሉ የለም
የት የት ሄድክ? ከመብራት ኃይልም እ፣ አልታዘዝንም አሉ።
መብራት ኃይል ደውሎ ሲጠይቃቸው ደግሞ እዛ አልታዘዘም አሉ cancel ነው እሺ በቃ አንዴ ቼክ አድርጌ ልደውልልህ።
እሺ እሺ ደውልልኝ አባ